Hello
አሁን እኔ ትክክል ነበረ።
ማን ነው?
አሰበ ተፈሪ ጋር
ሱስና
ታችኛው ቤት
ማን ነው ስም እስከምችል እኔ አለም አለም ነኝ። ድንጋይት በሚል ልኬል ነበር።
Okay ቤዛዊት አዎ።
እኔ እኔ ነበርኩ የመለስኩልሽ እሺ ምን ነበረ ችግሩ እንትን ቤት እንትኑ ጥቂት አላወጣ እያለ ነው እያልገባ ማለት ነው።
redeem ነው ወይስ የትኛው ትኬቱ
የትኛው ትኬት የተላከው ነው እነ አይደለም እዚህ እያወጣን ነበር እና አ የስፖርት ነው ወይስ የስፖርት እያልኩ ነው።
አላወጣም ማለት አይችልም ችግሩ ምንድን ነው exact print ስለው አዎ።
ወይም ሌላ ወረቀት ነው ያወጣል። ጅማኑ ሌላ ወረቀት ነው የሚያሳይ የሚለው ቲኬቱ ብሩ ደግሞ balance እየጨመረ ነው።
Okay ወረቀቱ ላይ ምንም ም, ጽሁፍ ምናምን የለውም like ባዶ ነው ወይስ
ወረቀቱ ላይ የሆነ ጽሑፍ ነበረው አለው። እሱን ልለፍ እ- አዎ እስኪ አንስተሽ ላኪ ፎቶ print የሚያደርገውም ማለት ነው print ያደረገው አ አንስተሽ ላኪ እና እ, ለማንኛውም ማለት ነው እ፣ እ፣ supervisor ኡ አሁን ለምሳ ስለወጣ እ፣ ሌላ further እንትኖች issue ከሆነ እ፣ እሱ ነው የሚያ- የሚያስተካክለው። እስከዛ ድረስ ግን check አደርግልሻለሁ፣ እዛው ላይ አሳውቅሻለሁ።
ል- ልላክልና check አድርግ።
ጥሩ